ያው
ሄሎ
ሁለት ሜትር አይደል አርጋሴ መበገሴ ማለት
ጉዞ ራይድ ና እ?
ጉዞ ራይድ ገለ የሚል ና አክሱማዊት ራይድ
አኩስማ ራይድ አይ ማለት ተጠቃሚ መሆን ምናምን ስለፈለኩ እሺ ከየት ነው መነሻ ቦታ
መቀሌ መቀሌ የት አካባቢ
አድ ሀውሲ አዳሀውሲ እሺ ከዛ ወዴት ነው
እ?
ከአዳሀውሲ ወዴት ነው የሚሄዱት
አ ወደ አዲስ አበባ ምናምን ና
ወዴት
ማለት የታክሲ እንትን ነው ወይስ እ, የሆነ እንትን የራይድ ሀገር አቋራጭ?
የራይድ እ?
አገልግሎት የራይድ አገልግሎት
ኦኬ ራይድ ነው ኦኬ ይቅርታ ይቅርታ እሺ እሺ